ጤና ይስጥልኝ አሊባባ።
ሰላም ዋልሽ።
እግዚአብሔር ይመስገን።
መስቀል ፍላወር ቢሮአችሁ የት ነው? መረጃ አንቺ ትሰጭኛለሽ?
እሺ መስቀል ፍላወር ሁለት- ናትራ ሆቴልን ያውቁታል?
አዎ፣ ናትራ ሆቴልን ትንሽ ሲሄዱ U-turn አለ።
እሺ፣ በስተቀኝ በኩል ሲገቡ አፍሮሊንክስ ሞተር የመኪና መሸጫ አለ።
እሺ።
በሱ የሬክላም ትክክል ሲገቡ አሊባባዎች ሬክላማችን ይታያል።
OK። መረጃ አንቺ ጋለሽ እንደ የተሸጠና ያልተሸጠ መኪና?
ምን ምን አይነት መኪና ነው የፈለጉት?
ፎርድ ሰማያዊ አይቼ ነበረ።
ፎርድ። እሺ ሊሉት አንዴ እሷንና አንድ ደግሞ ሆንዳ ሆኖ ሁለት ሺ አስራ አራት ሞዴል burgundy ሆንዳና ሆንዳና ፎርድ ፎርዶ ነው ከነ ዋጋው check አድርጊልኝ።
እሺ ቁጥር ልስጠው ዜሮ ዘጠኝ አስራ አንድ እሺ ሀያ ስድስት እሺ ዜሮ ዘጠኝ ዘጠና
እሺ
እሺ